ሄሎ ሄሎ አቤት ነው።
ከችብችብ እሺ፣ የደወልኩሎት እሺ ያሉት color ኦች ነጭ፣ አረንጓዴ እና dark green ነው ያለው።
ሳይዝ ሳይዝ እ ከነጩ small፣ medium፣ large፣ XL አለው። እ አረንጓዴው እና dark green ኡ ግን XL የላቸውም። small፣ medium እና large ነው ያለው።
XL ያለው የትኛው ነው? ከነጩ ውጪ XL ያለው ነጩ ብቻ ነው።
XL ነጩ ብቻ ነው ያለው።
አዎ small፣ እሺ፣ medium፣ በጣም large፣ XL አለው ነጩ።
እሺ በጣም ነው እሺ የማመሰግነው።
እሺ እሺ እሺ፣ መልካም ምሽት። እናመሰግናለን።
አመሰግናለሁ።